hello ሰላም ጤና ይስጥልን።
ጤና ይስጥልን።
እግዚአብሔር ይመስገን። ከስቴንፎርድ ኪድስ ነው የምደውለው። ሊዲያ እባላለሁ።
ኬት ስቴንፎርድ ኪድስ ፌስቡክ ላይ የልጆች የሮቦቲክስ ስልጠና፣ የፕ- የኮምፒውተር programming ስልጠና በሚል advertisement ኣችን አይተው interest ፌስቡክ ላይ የልጆች የሮቦቲክስ ስልጠና በሚል advertisement ኣችን አይተው ማስታወቂያችን አይተው ስልኮትን አስቀምጠውልን ነበረ። interested ነው
በኋላ እንደውላ መንገድ ላይ
ምን አሉኝ?
በኋላ እንደውላ
እሺ ይቻላል። እሺ እሺ